hello አቤት ሰላም ነው።
አላህ ሰላም
አላህ እሺ፣ ምን ለጋልኝ?
ስከፍት አብያተር ስከፍተው black ነው የሚሆነው።
እ እ አብያተር ስከፍት black ነው የሚሆነው እናያለን ብላችሁ ነበረ። ምንም አልተመጣም።
ምን- ምኑ ነው black የሚሆነው?
ስከፍት ማለት ነው አብያተር። እዛ ላይ ደግሞ account ሳስተላልፍ ትኬቱ deposit deposit ሳስተላልፍ እሺ፣ አላስተላልፍ ነው
deposit ኡ ነው።
አንድ እሱ፣ ሁለተኛ ደግሞ black ይሆናል አብያተር። ስከፍት አይከፍትም።
እሺ፣ deposit ስታደርግ የተላከልን message ላክልን።
እ?
deposit ስታደርግ የተላከልን message ላክልን።
የተላከልኝ message ነው።
አዎ አዎ፣ deposit ስታደርግ የተላከልን message ላክልን።
እሺ ሌላ ደግሞ black ነው የሚሆነው ዝም ብሎ ሳይከፍት
አይ እሱ system ኡ ላይ ምንም አይነት ችግር የለም። ምናልባት እስኪ check አድርግ connection ን አባ ነው።
አዎ